hello ጤና ይስጥልን።
ደህና
Salt Burger ነው።
አ
አሪፍ ነበር የምደውለው POS machine እሺ
ምናልባት POS machine ላይ ያጋጠመው ችግር ካለ ለመጠየቅ ነበር ደንበኛችን።
አይ ሰሞኑ አሪፍ ነው እየሰራ ነው። በፊት ነበር ትንሽ ኔትወርክ ላይ፣ አሁን ትንሽ ሻል ብሏል።
እሺ ደንበኛችን ምናልባት ችግር ካጋጠሙት እደውላለሁ ያው ስልክ ስላለኝ እና ስልክ አለ እሱ ቅድስት ምናምን የቅድስት ስልክ አለ ምናምን በግል አወራለሁ ብዙ ጊዜ እሺ ደንበኛችን ትንሽ ኔትወርክ ነው ተሻሽሏል። የሆነ ጊዜ ላይ እንትን ብሎ አሁን ደግሞ ደህና እሺ ደንበኛችን እናመሰግናለን።
እሺ እሺ